ሀሎ ጤና ይስጥልኝ እባክህ ወንድሜ ድሬዳዋ ደርሶ መልስ ስንት ነው ክፍያው?
ለመቼ ነበር የፈለጉት?
እ?
ለመቼ ነበር?
ለዛሬ ዛሬ አላቸው ካለ እ?
ካለ ቼክ አላቸው?
ላድርግልዎት እ? እሺ ካለ check ላድርግልዎት መስመር ላይ ይጠብቁኛል።
እሺ
መነሻዎት ከድሬዳዋ ነው ከአዲስ አበባ ነው?
ከአዲስ አበባ ነው።
እሺ የሚመለሱበት በዛሬው ቀን ነው?
እ? አይ፣ የሚመለሱት በንጋ- በዛሬው ቀን ነው?
በ- በንጋታው ለቅሶ ነው የምሄደው በንጋታው እሺ ወይም ካለ በሶስተኛው- እሺ check እ?
እያደረኩ ነው። አንዴ ይጠብቁኝ መስመር ላይ